ሄሎ አቤት አቤት ጤና ይስጥልን።
ሰላም ጤና ይስጥልኝ ደውለው ነበር?
ስም ማን ልበል
አረ ተደውሎ ነበር አሁንና አዎ።
በጣም ዘግቼው።
ከ Ethio Chicken ነው የምንደውለው ስምህን ንገረኝ እና መልሼ ልደውል
ትክክል። ሰይድ ሰይድ ሰይድ ሰይድ ስልክ ስልኩ የት- መጨረሻው ንገረኝ እስቲ የተደወለበት ስልክ
እ፣ የአሁኑ አዎ አሁን የተደወለበት ስልክ ስንት መሰለ? መጨረሻው ሀያ ሶስት ነው
የኔ ሀያ ሶስት ነው መጨረሻው።
አይሻ መሐመድ በሚል እ፣ ዶሮ የዶሮ እርባታ ስራ ትሰራለህ እንዴ አንሻ መሐመድ ነው። እኔ ራሴ ሰርቼ ነበርና ለጊዜው አሁን አቋርጫለሁ። አንሻ መሐመድ ሚዛን ናት።
እህ እ፣ እኔ ሪሾ ኮነኝ ሰራ ነበርና አሁን ለጊዜው አቋርጫለሁ። አሁን ሰሞኑን መግባት አይቀርም ግን እ፣ አይሻ መሐመድ በሚል እ፣ አንሻ መሐመድ ሸኩ ሚዛን ተፈሪ ናት። በስም ስህተት ምን ጊዜም ለእኔ ይደውላሉና እህ፣ አስተካክ- አስተካክላችሁ ደውሉ። ግን እኔም ሰሞኑን እገባለሁ።
እህ። ግን እ፣ ስልኳን እናለህ እንዴ ስልኳ ለጊዜው የለኝም። እስቲ ካገኘው አጠያይቄ መልሼ ደውል።
እሺ እሺ